ሄሎ
ሄሎ
ወይ
ሰላም።
ሄሎ ይሰማኛል።
እሺ ዜሮ ስምንት ስልሳ ሁለት
ዜሮ ስምንት ስልሳ ሁለት እሺ
አሶች ላይ በእናትህ ከመ- ከ- ገርጂ ተነስቶ መገናኛ የሚሄድ ነው።
ሌላውን ደርሰሃል?
አራሊያስ ቦሌ ነው ያሉት። አትላስ
ማን ነው ስምህ?
አማኑኤል ነው ይባላል።
እሺ፣ አንድ ይጠብቀኝ። እሺ እሺ።
ሄሎ ማሜን ወይ ስነ እ፣ እሺ ይሄ አይወጣም። እሺ አናገርኩልህ። አንደኛ ጠዋት ነው፣ ሲቀጥል ድራይቨር የለም አይወጣም ተብለሃል። እሺ
ኧረ ው ነው የሚያ-
አሁን ኧረ አትላስ ነው ያለው። እ?
ምን ላድርጋማ? እንደምንም ስራ ፒኑን ሌለ
እሺ።
አባቴ እሺ